ሰላም ጤና ይስጥልኝ ቤት ቤት ጤና ይስጥልኝ።
ምንድርገው?
information ለመጠየቅ ነበር agent ኣችሁ ላይ።
እሺ ማን ልበል? ኬት ነው?
ዮሴፍ ጅጅጋ ነው።
ዮሴፍ ከጅጅጋ። እሺ ምን ነበር ጥያቄው?
እንትን እኔ እኔ የከፈትኩት በ desktop ኮምፒውተሮች አሉ አደለ እሺ
ሰባ ሀያ እና ሰላሳ ሁለት ሰላሳ ሀያ ነው ምናምን በሚባለው እሺ
እና የ cashier ኦቹ እንትን በዋይፋይ ያስፈልጋቸዋል የ cashier ኦቹ PC ዎች
ብ- ለመስራት ለመጠቀም እ አዎ በምን ነበር የሚሰሩት ከዚህ በፊት?
አይ ገና አዲስ ነው የከፈትኩት አዎ ዋይፋይ ያስፈልጋቸዋል አዎ፣ ሁሉም
እ የ cashier ኦቹም ኮምፒውተር የ system ኡም እ እንዳለ ዋይፋይ ያስፈልገዋል ሁሉም አዎ ያስፈልገዋል። ያለ connection አይሰራላችሁም።
አይ ኮ- connection አለኝ እሺ
እንትኖቹ እ ዋይፋይ አይቀበሉም በአንቴና ነው የሚቀበሉት የ cashier ዎቹ ማለት ነው
okay። ምን ነበር የምታጫውተው?
እ ኬኖ ውሻውን ነው ኬኖ እና ውሻ አ በ desktop ነው አይደለ?
አ
እና በ- እሺ ቆይ አንዴ አንዴ መልሼ ልደውልልህ በደንብ ላረጋግጥና
okay እሺ አሁን የምታጫውተው በምንድን ነበር ያልከኝ? አሁን የምታጫውተው
አይ ገና አልጀመርኩም። ገና ዛ- ዛሬ ነው installation ያለቀልኝ እና እ፣ በአንቴና ነው የሚቀበሉት ያልከኝ ምኑን ነው?
የ cashier ዎቹ እ፣ ደ- ደ- ኮምፒውተሮች አሏል desktop ኦቹ እሺ
እሱ እ ዋይፋይ support አያደርግም ኬብል ማለት ነው okay እና በአንቴና ነው እና ዋይፋይ ያስፈልጋቸዋል ወይ ነው ጥያቄ የኔ።
እሺ እሺ በቃ አንዴ መልሼ ወይ እደውላለሁ። እሺ እ፣ እንትኖቹን አገናኝና እነሱን ጠይቃቸው።
ስለሌሉ ነው። አዎ ስለሌሉ ብዬ ነው ወይ ደውዬ ብላቸው መልሼ ልደውልልህ። አሁን ይገባሉ ግን ከአንድ እሺ፣ አስር ደውል።
ደቂቃ በኋላ። እሺ እ።
ይቅርታ። እሺ እሺ